ይሄን ናሆም ላንቺ ያስገባሽው refund ላይ ሄሎ ሄሎ ሄሎ።
እ ሰላም ከችችፕ ነበረ።
እሺ።
የትንሣኤ ስልክ ነው።
አዎ አዎ።
እሺ ከዚህ በፊት order አድርገው የቀረበውት product ነበር።
አዎ አዎ።
ምን ነበር?
አቮካዶ
እሺ አንዴ ጠብቁኝ እስኪ ይቅርታ። እ ሶስት ኪሎ ነው አጠቃላይ የ group ኡ።
አዎ አዎ።
የት ነበር location ኦት?
ዮሐንስ ቤተክርስቲያን ፒያሳ ጋር ማለት ነው።
ፒያሳ። እሺ ነገ ቢመጣ መቀበል ይችላሉ?
ዮሐንስ ቤተክርስቲያን ጋር አዎ አዎ። እችላለሁ።
እሺ እሺ ነገ ይመጣልዎታል። driver ሲደውሉ ስልክ ያንሱላቸው።
እናነሳለን። እሺ እሺ እሺ መልካም ምሽት።
ለሁላችሁ